Hello
ለአማርኛዊ እምቢ አለኝ።
እ፣ ሰ- ሰባት ቁጥር ተጭኗል።
አ ከዛ ሶስት ቁጥር ለመጫወት የሚለውን መርጠዋል።
አ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
መቶ ነበር።
አዎ ጥያቄና መልሱ ግን ትንሿ ስልክ ላይ አማርኛ አይመጣም። ምክንያቱም ትንሿ ስልክ አታነብም። website ኡ ላይ ወይም በኢንተርኔት ወይም smart ስልክ ላይ ሲጠቀሙ ነው የሚቀየረው ቋንቋ።
እሺ አራት ሳምሰንግ ነው።